ம்
አለ ሄሎ ጥላይ አቤት የኑድልስ ኮርነሩ እ?
ታዟል አሉኝ እኮ እየሰራ ነው አሉኝ እኮ ብታዘዝም እኔ ከአሁን አስራ ምናምን ደቂቃ ከቀረ በኋላ ነው እንደሚታዘዝበት ለምን ሰጥቶ እኮ ግሽ ለማንኛውም እየጠበቅኳቸው